ጤና ይስጥልን ችብችብ
ጤና ይስጥልኝ።
ብሎ ይችላል።
ኦርደር ነበር ወይ ቁጥር እና አልጣልኝ መስለማ ትናንትና ነው ኦርደር ያደረጉት።
አረና
ትናንት ደውሎ ነበር ከቢሮ ተደረልኝ ቴክስት ተደረልኝ አሳውቀዋል።
ቴክስትማ ቴክስት ተደርጓል ምናምን ቴክስት ገብቶልኛል።
ምን ነበር አይተው
ብዙ ነገር ነው የተሰጀክ ተደርጎብኛል። ቲማቲም፣ ሽንኩርት፣
በሀያ አይደል ኦርደር ያደረጉት ትናንትና ነው ኦርደር ያደረጉት ከትናንት ወዲያ ከትናንት ወዲያ
የት ነበር ሎኬሽኑ? ጠበል ቼክ ክል ነገሮች እሱ ሲቆይ ነገር ዘጠኝ ሰዓት ዜሮ ዘጠኝ ሰዓት እሺ
ዘጠኝ ሀምሳ አንድ
ሰማንያ ዘጠኝ
ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት
ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት አርባ ስምንት
ሰማንያ ሰማንያ አዎ ይደውሉለት ማቲያስ ይባላል ሊወጡልኛል።
አዎ ታንኪ እሺ እሺ እሺ እሺ መልካም